ጤና ይስጥልኝ አስቤድ ነኝ።
እኔ የምልሽ ረዴት
ደናችን ኤደን ነኝ። አሁን ምን ልርዳዎት?
ከቫሙስ ጋር መስራት አቆማችሁ እንዴ?
ለጊዜው ትንሽ የ system ችግር አጋጥሟቸው ነው ደንበኛችን። አቁመን ሳይሆን እሱ እስኪስተካከል ድረስ ነው። እነሱ አይ፣ ቆይ፣ system ኣቸውን እስኪያስተካክል ድረስ ነው።
አ ከእነሱ ጋር ነው ችግሩ።
አዎ ደንበኛችን። እሺ ሌላ ምረዳውስ ነገር አለ?
ሌላ የለም የለም። እሺ አመሰግናለሁ።
አለ? እሺ